ሄሎ ጤና ይስጥልኝ። ሰላም
እንትን ነው ከቤት ቤት ላይ ገንዘቡ ዝባ ሳረግ አልገባልኝም።
ስንት ብር ነው?
ሰባት አንድ ሺህ ሰባት መቶ አንድ ሺህ ሰባት መቶ አዎ፣ አንድ ቦታ እንደዛ ነው። አንድ ቦታ ደግሞ ሶስት መቶ ነው።
እሺ መቼ ነው ያደ- ያደረግከው?
ዛሬ እሺ ንገረኝ የቤት ቤት ቁጥርህን።
የሶስት አስራ አምስት እሺ
ሰባ አራት ሰባ አራት ሰላሳ ሁለት ሰላሳ ሁለት አርባ ስምንት
አንድ ሺህ ሰባት መቶ ነው ያልከኝ? አንድ ሺህ ሰባት መቶ እና ሶስት መቶ
አዎ እሺ
ጠዋትም ደውያለሁ። ትንሽ ከትንሽ በኋላ ትንሽ ደቂቃ በኋላ ይገባል ብሎ አልገባም አስታሉ አዎ ለ- ለሳንቲም pay እኮ አሳውቀናል። እየተስተካከለ ነው ትንሽ ጠብቁን ስላሉ ነው። አሁንም pending ላይ ነው ያለው። ይስተካከላል ትንሽ ጠብቅ። ለዛ ነው እነሱ ናቸው የሚያስገቡት። እሺ